hello hello አቤት እንደምን አደርሽ እማዬ?
እግዚአብሔር ይመስገን።
ቅድም ደውዬ ነበር ውሃ እሺ።
ክፍልዬ አዎ ዘጠኝ ዜሮ ዜሮ ዘጠኝ ዜሮ ስድስት ነበር የሰጠሽን፣ አዎ ዘጠኝ ዜሮ ስድስት ግን አይሰራም እማዬ። ሌላ የላቸውም።
እሱ ነው ቁጥራቸው። ምናልባት አቋርጠውት ካልሆነ እኔ እንጃ እንጂ ዘጠኝ ዜሮ ስድስት ውሃ
አዎ የለም፣ አይሰራም።
ምንም አይጠራም፣ ምንም እንትን አይልም።
ዝግት ያደርጋል። በ- በብዙ መልሶ።
ስልክ ሞከርኩ።
መልሶ አዎ።
ይዘጋል። አዎ። የት የት ክፍለ ከተማ ነው?
የእኔ አያት አያት ዞን ስምንት ነው።
ወደ አያት። እሺ እስቲ ቁጥር ልስጦትና check ያድርጉ።
እሺ የእኔ ልጅ ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት
ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት
አርባ አራት አርባ አምስት እሺ የእኔ አዎ እናት፣ ተባረክ።
ሰጦታለች። እሺ እሺ እሺ የእኔ ቆንጆ